ብበላው ምናለ ልቤ ላንተ ፍቅር ከወደቃልህ መቁረጡ ተስኖኝ ሁሌ እኔ ድካም ዘና ከረገ ይበለኝ ምናለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አጉላላኝ ዳውን በራሱ መያዝ አይሆንለት ይበለኝ ወዴቻ እንደገብቻለሁ አላንገራገርም በራሴ ልፍረደው ሌላ አላማረርም ይበለኝ ዘወትር ሳስበው ልቤ ሲብሰለሰል ማፍቀሬ እንደዚህ ነው አኮራብኝ መሰል ሞኝና ታላላ ብለህ አትማኝ፣ ጀግንነት አይደለም ስለበደልከኝ። ልቤ ባነገሰ ተፈቀራርቦኝ፣ ጀግንነት ተሰማህ ልቤን አብሰለህ። ጀግንነት ተሰማህ ልቤን አብሰለህ። ጀግንነት ተሰማ ልቤን አብስለህ ይበለው ምናለ ልቤ ላንተ ፍቅር ከወደቀልህ መቁረጡ ተስኖኝ ሁሌ እኔ ድካም ዘና ካረገ ይበለኝ ምናለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አጉላላኝ ዳውን በራሱ መያዝ አይሆንለት ይበለኝ የበለኝ ፍቅር እንጂ ወትሮም በቁሜ ወረሰኝ መቁረጥ የማይቀርም አንድ ቀን ሲለቀኝ ይበለኝ ችላ ብለህኛ ላይ ተክመረታቴን እኔ መቼም አልተው